najualiwa huko.
የሚችልም
ተቋረጠ። ደንበኛችን አዲስ ዓለም ሬስቶራንት ኖት?
አይ ተስፋዬ ተስፋዬ ተስፋዬ ባርና ሬስቶራንት
ተስፋዬ ግሮሰሪ ያ የሚል ነው ተስፋዬ ይመጣልኝ እዚህ ጋር።
ተስፋዬ ግሮሰሪ እሺ ምንድን ነው የሆነብዎት? ድራፍት ማሽኑ አያቀዘቅዝም።
እህም። እሺ ሶኬቶቹን check አድርጓቸዋቸዋል ደንበኛችን?
አዎ ሶኬቱን check ተደርጎ ነበር። በስም ደግሞ ያሳደረንበትም ምንም አልመጣም።
አሀ። እሺ ሙሉ ስም ማን ልበል?
እሺ ሙሉ ተስፋዬ ስም ተስፋዬማ
ተስፋዬ ነገር
ነጋ።
ነጋሽ
ይቅርታ ድምጽ ተቋረጠብኝ ደንበኛችን። ያባል ስም ማን ያሉት?
ነጋሽ ነጋሽ ነጋሽ።
አዎ
ስልክ ቁጥራውን የደወሉበትን ልመዝገብ።
እ ይቻላል።
እሺ ልዩ ቦታው የት አካባቢ ነው?
እ ወደ ስድስት ኪሎ ያሬድ ሙዚቃ ትምህርት ቤት ፊት ለፊት
እሺ መዝግቤ ልዎታለሁ። የጥገና ባለሙያዎች ይመጣሉ። ሌላ ምራዶት ነገር አለ?
አይ የለም። እሺ thank you እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎት።